ሄሎ Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውልሎት።
እሺ አቮካዶ order አድርገው ዛሬ ያልመጣሎትም ነበር የራሱ እጥረት ስላጋጠመን።
አዎ ነገ መረከብ ይችላሉ?
አዎ ነገ ጠዋት እስከ ማለት እስከ ስድስት ሰዓት አለው መስሪያ ቤት።
Okay። አሁን እርግጠኛ ሁኜ ልነግሮት አልችልም የሚደርሱበትን ሰዓት። ስለዚህ ወይ ለሰኞ እናድርገው።
ለሰኞ አዎ፣ ማለት ጠዋት ላይ ሊደርሱ አይችሉም።
ገርጂ ጋር እኮ እርግጠኛ- ነን እኛ።
ገርጂ ነው ትርሶ?
እ ገርጂ አንበሳ ጋራጅ ናት። አይደርሱም ብለሽ ነው እስከ ስድስት ሰዓት?
እሺ፣ አስገባልዎታለሁ። በቃ ገርጂ እ።
ነው አይደል?
አዎ፣ ገርጂ እሺ።
አንበሳ ጋራጅ ስለሆነ ይደርሳሉ።
እሺ፣ መልካም ምሽት። እሺ።
እሺ